ጤና ይስጥልኝ። ሚዲያ ኢትዮጵያ የደነኝ ባኩ ጀመረ
ሌላ
ይሰማል፣ ደንበኛችን ይሰማል።
አሁን እንትን ብዬ ነበር ደውዬ ነበር እና ቲን ነበር መቀየር አልችልም ወርዶልን አያውቅም ብዬ አሁን አስመዝግቤሽ ነበር።
አይ ዛሬ ሳይሆን በባለፈው ነው ያስመዘገቡኝ። ድጋሜ ነግረውኛል። ዛሬ ደግሞ
አይ በሌላ በኩል አዎ ለመቀየር ፈልጌ ነው ቦታውን በዛኛው side ማድረግ አልችልም።
ምን አለ
በዛኛው side መቀየር አልችልም። ከአደባባይ ወደዚህ
እቺ አድራሻ
እ በሌላ አድራሻ መቀየር አልችልም።
ይቅርታ ደንበኛችን አልገባኝም ያሉት ነገር ያልኩሽ አሁን በእኛ በኩል የሚያወርደው እንትን አለ፣ ወኪል አለ።
አዎ።
በሌላ ወኪል ላይ ማውረድ አልችልም።